Hello
Hello Hello ዮርዳኖስ አቤት ከሁዳ vehicle manufacturing ነበር እንደውልልሽ።
ወይ
ትናንትና ተደውሎልሽ ነበር ፈተና ተደውሎልኝ ነበረ።
እሺ።
ዛሬ መጥቼ ነበረ። ስልካችሁ ስደውል አይሰራም ነበረ ቦታው Okay ቅድም ነሽ? ሀምሳ ሶ- ሀምሳ ሁለት መጨረሻ አዎ፣ Okay ሁለት ስልክ ስለተቀመጠ ነው።
አዎ፣ ገብዬ ስልኝ ተመለስኩኝ። ቦታው ነጥቼው ነበረ። አርሴማ ፊት ለፊት ነበረ ያለኝ አ
እና እሱን ምናምን አጣሁኝ። ወደ ሚል የለውም ነበረ የተለጠፈ አዎ ከ- የለበት ነበር። አዎ ፊ ኮፒ አልነበረም።
ኦኬ። አይ እኔ ደግሞ ወደ ውስጥ ለውስጥም ገብቼ ፈለኩኝ።
አ፣ አትጠይቂያቸው ነበረ ማለት ማንም አካባቢ- አላውቅም ነው ያሉኝ። የተራ አስከባሪዎችን ጠ- ጠየኩ። የተራ አስከባሪዎች ኦኬ አላውቅም አሉ። ፈተና ነበረ።
አ
ብዙ ተማሪ ተገኘ።
አ፣ አዎ ትንሽ ብዙም አይደለም ትንሽ ነው። አሁን አመድማ ኦልሬዲ አዎ ሰላም።